hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
hello
ጤ- ተድላ አምቡላንስ እባክዎ ምን ልርዳዎ?
ተድላ አምቡላንስ
አዎ አምቡላንስ ድርጅት ነው ምን ልርዳክ?
አምቡላንስ አይደለም ነው
ድምፅህ የ-
እ?
ድምፅህ ይቆራረጣል
አምቡላንስ ሳይሆን እንትን ጌጅ በኦሮሚያ ትምቲ
ኦሮምኛ ይን ቤኩ
ኦሮሚያ እንትን ቢሆን አይደለም
አዎ ኦሮምኛ አልችልም እኔ አማርኛ የሚችል አልችል- ሰው ካለ አቅርብልኝ
እኔም እኔም የለም አንቺ በአንቺ ጎን የለም ኦሮምኛ የሚችል ሰው አጠገቤ የለም
እኔ አማርኛ አልችልም ታዲያ ምን ይሻላል አምቡላንስ ፈልገህ ነው
አምቡላንስ አይደለም አምቡላንስ ናቸው ይሄ አምቡላንስ ድርጅት ነው አምቡላንስ ካልሆነ ሌላ service አልሰጥም እሺ